የመሰለኝ ኢትዮጵያ በረራ መረጃ ማዕከል ባኮም ልርዳዎት
ሰላም እንትን ዱባይ ደርሶ መልስ ልጠይቅህ ነበር information ከቤተሰብ ጋር ለመሄድ
ዱባይ ደርሶ መልስ ለስንት ሰው ነው?
እ፣ ባልና ሚስትና ሁለት ህጻናት የስድስትና የሰባት አመት
ስንት ስንትና ስንት?
ስድስትና ሰባት
እሺ ቀኑን ለመች ላድርግሎት? መሄጃውን እ
መሄጃውን ቀን
ከአስራ አምስት ቀን በኋላ ከአስራ አምስት ቀን በኋላ
ግን መረጃውን ስጠኝ መጀመሪያ ስንት እንደሚያስፈልገኝ እና እንዴት እንደሆነ
እኮ ብሩን ላይ ያሉት ነው እንደየቀኑ እኮ ዋጋው ይለያያል። የዋጋው እሱን በቀኑ አድርጌ ልነግሮት ብዬ ነው። እሺ፣ አንድ ደቂቃ